ሄሎ ጤና ይስጥልኝ። ጤና ይስጥልኝ።
ስማ ስማ አይሰማኝ ማውት ሰሚያች ከኢትዮጵያ ደውልሎት አ ሄሎ ከጃ ኢትዮጵያ ነው የምደውልሎት።
እሺ አይሰማ
አቤት፣ ይሰማል አዲስ የጃ የመለያ ቁጥር ልክ ነበረ ደርሶታል አዎ።
text።
ደርሰኛል አዎ። በ village
እሺ እሱን ለማረጋገጥ ነበረ። ለሚች መልካም ቀን ይሁንልዎ።